የነ ዘርና ነባር በግዕዝ የነባርና ያገባብ ቃል ለነ ለኛ፣ መነ ማንን፣ መጠነ ስለ ያህል እንደ፣ በይነ ስለ፣ ብነ አለን፣ ንህነ እኛ፣ አምጣነ ያህል፣ ና ስለ፣ አነ እኔ፣ አይነ ስለ እምነ ከ እምነ እናታችን እንበይነ ስለ ኪያነ እኛን ካዕብ ዘርና ነባር መኑ ማነው ቆሪኑ እንቁ ቦኑ አለን በውኑ ቴግኑ ጉልቻ ኑ ቃለ አጋኖ አኮኑ አይደለምን ና እልመክኑ ስመ አምላክ ጠሪኑ እንቁ ሳልስ ዘርና ነባር ላማ ሰበቅታኒ ለምን ተውኸኝ መርሳኒ ቀጋ ማኒ ድርጎ የሰው ስም ሜላኒ ጤፍ ቄኒ ዘይት ቆብኒ ትኋን ቡኒ የሴት ስም ብርኒ ድመት ብንኦኒ የጻይር ልጅ ተማአኒ አድነኝ ተማአኒ አድነኝ አስኮሮኒ አስካሎኒ የወይን ዘለላ አርሳኒ የሰው ስም አቃኒ ሽፍርግ ኮሸሽላ ኢራኒ የሰው ስም ኦርኒ የሴት ስም እሌኒ የኮንስታንቲኖስ እናት ደርሰኒ መድኃኒት ሽቱ ደፎኒ ሳጥን ጣኒ የሰው ስም ጽርኒ አይጥ ፈርሙኒ ሚያዚያ በግብፅ ራብዕ ዘርና ነባር ሃና ጸጋና ደስታ ህሊና ሀሳብ ህልቃና የሰው ስም ህርትምና ጉስቁልና ህና ህና ምሶስላ ህግርትና ፈጣንነት ሆሳዕና ደህንነት መድኃኒት ሆሳዕና ደህንነት ስጥ ሆሳዕና ሰሌን ተምር ልህፀ ሆሳዕና የተሰራ ሰሌን ልቡና ልብ ሎምና የሰው ስም መሃና እጅ መንሻ መናገሻ መሪና የሴት ስም መባልና መበለት መና መና ምን መፍቅድ መዲና ከተማ ሰፈር ምዕስብና መፈታት ፍችነት ምዕቅብና አደራ ሰኮና ተረከዝ ጥፍር ሰኮና ሲና የአገር ስም ቀኖና ስርዓት ቀኖና ቃና የዜማ ድምፅ ስልት ቃና የአገር ስም ስርዓት ቆጽለ ሆሳዕና የሰሌን ቅጠል ባብና ወንዝ ባዝግና የወርቅ ማርዳ ብርጋና አንድ አይነት ወፍ ቴሎግና ቶሎግና የእግዚአብሔር ቃል ትምህርት ቶና የአገር ስም ናትና ለቤተ እግዚአብሔር የተሰጠ አስቃሎና አስቃሎና አውሎና አይቆና አይዶና የአገር ስም አስቀሎና አስቃሎና አውሎና አይቆና አይዶና የአገር ስም ኢርና ኢርና ፀሐይ ኤና ፈንታ ጊዜ ስፍራ እንጽና የአገር ስም እድና የሴት ስም ኦርና ምዳቋ ዜና ወሬ ደመና ደመና ዳህና ደህና ድክትምና ድህነት ድህነት ድክትምና ድህነት ጉህና ጎራና ድምፅ ጉርና አውድማ ጌና በዓለ ልደት ጥኢና ጤና ደህንነት ጰርፍርዮና ጥንባሞራ ጳውቂና ጽድ ጳውቄና ጽድ ጸና ፀሐይ ጸደና ጣዝማ ጸደና ዛር ምትሃት ፂና የሴት ስም ፂና ሽታ ጽሙና ጸጥታ እርጋታ ዝግታ ጽሙና ብችነት፣ ድካም፣ ፍናና የሴት ስም፣ ፍና ጎዳና ማዝን፣ ፍና ጊዜ፣ ፓና ፋና ሐምስ ዘር እናነባል። ህባኔ መጠምጠሚያ፣ ለምጴኔ ዙፋን፣ ለንጴኔ የክብር ወንበር፣ ልብኔ ልንብጭ፣ ልንጠኔ አልጋ መከዳ ብርኩማ፣ መጠኔ ልክ መስፈሪያ፣ ሚያኔ መተንኮል፣ ማኔ ዘመነ ኦሪት፣ ምርስኔ ቀጋ አደስ ባርስነት፣ ምጣኔ መስፈሪያ፣ ሰኔ ሰኔ፣ ቅኔ ግዛት መግዛት ቅኔ፣ ቁንቁኔ ነቀዝ ብል ቅንቅን፣ ብለኔ የመታጠቢያ ቤት፣ ብለኔ መጠመቂያ ለበጥ ትንታኔ መንደራደር ፍግምግምታ አሃተኔ አንዲት ጊዜ አንድነት እስከኔ እስኪ ድረስ ከልበኔ ሽቱ ምስክ ኩርጓኔ ሸንጎ ኩነኔ ፍርድ ኩነኔ ሳድስ ዘርና ነባር ሐሴን አሸን ሐንቀን እንቃቅላ ጉበና ሃንቆን እንዝዝ ሐዘንዚን ሐዘን ሂሳን የተሻለ ክብር ሂሳን ቸርነት ሂጣን ሽንገላ ሂጶዲጤን ሞጣሂት ግምጃ ሄላንስን መጠምጠሚያ ሄዋን የሕያዋን እናት ሄጵን ታላቅ አሞራ የማይበር ሄጶዲጤን ሄጶዴጤን ሞጣሂት ግምጃ ህልያን መማለጃ ህራረ ዕጣን ቱራብ ድቃቅ ዕጣን ህቁራን ተገዦች ታዛዦች ህንጳን እንዝዝ ህፃን ህፃን ታናሽ ልጅ ህፅን ብብት ክንድ ህፅን አጠገብ ህፅን የእንግዲህ ልጅ ህፍን እፍኝ ለሮን ይብራ ዛቦ ሶስት ጉተና ለቢጦን ወይባ አጽፍ ለቢጦን እጅጌ የሌለው ቀሚስ ለንጴዎን ማሀበሻ ጨርቅ ማበሻ ጨርቅ ለግን ቂጣ ቀፎ ሊቀ ሀባዝያን የእንጀራ አዛዥ ሊቀ ህጽሞን የጃንደረቦች አለቃ ሊቀ መበስላን የቋሚ አለቃ ሊቀ ቀዳህያን ጸጅ አዛዥ ሊጦን ልመና ጸሎት ሌዊቄን ነጭ ሌዊያታን ሌዋታን ሌዋታን ሌዋታን ታላቅ ዘንዶ ሌዌቄን አምስተኛ ሰማይ ሌውቄን ነጭ ልሳን ምላስ አንደበት ቋንቋ ልብን ነጭ ዕጣን ልግን አምባሻ ድፎ ልጎን ድስት ማሰሮ ምንቸት ልጉን ምንቸት ልጉን ማማ ሎዛን ሽቱ ዕጣን ሎግዮን የክህነት ልብስ ግምጃ ሎጣውያን ወንድ የሚያደርጉ መሃን የባህር አረብ መሆስስ ስነን የጥርስ መውጫ መሆስሰ ስነን የጥርስ ማውጫ መልጳጶን መልጳጶን ጎመን መሲሐውያን ክርስቲያናት መሳብዕያን ሟርተኞች መስተጻዕን በሰረግላ የሚቀመጥ መስተጽዕን ፈረሰኛ መስያን ጸጅ መስፍን ገዢ ደጃዝማች መስፍን የቤት ራስ መርሲኔን ቀጋ መርስን ማጋያ አዳማቂ መርዛን አስተዋጽኦ መጻሕፍት መቃአን ጭንቅ መቅድሃ እዝን የጆሮ መብሻ መሳፍቻ መቅድን ምሳር መትን አውራ ጅማት መንዚራን አመንዝራ መንገን መቃጥን መአን ድኩላ መካን መካን መካን ቦታ መክዳን መክደኛ መኮንን ገዢ ፈራጅ መኮንን መውፅኤ አይን የአይን ማውጫ መዘይን ነገረ ሰሪ መፂፃን ነጣቆች ቁጦች መፅን መጫኛ ሚን ተንኮል ሚዛን ሚዛን የኮከብ ስም ሚዛን ምላሽ ሚጣን ምላሽ ሚጣን ምላሽ ማህዝን ስውር ቁባት ማህፀን ማህፀን ማሪድ ማሪድ ሪቲቁን ሰማይ ማእምራን አዋቆች ማእን ስፋት ወርድ ማእዝን ማዝን ማይልብን ሽቱ የሎሚ ውሃ ሜላንትሮን ጉልላት የቅርጽ አበባ ሜስቀሎን ነገረ መላእክት ሜስቀሎን ጥሩር ምህቋን ጉርና ምርስኔን ቀጋ ምኑን የተናቀ የተጣለ ምናን 2000 መክሊት ወቄት ምናን 40 ድሪም ሚዛን ምእመን የታመነ ምእመናን ምእመናን የታመኑ ምእዋን ደቡብ መስእ ምዕዳን ምክር ሞጢን የጣዖት ስም ሰልሞን ደጋ ሰሎሞን ሰላማዊ ጠቢብ ሰሎሞን ገዢ ፈራጅ ሰረባሞን የሰው ስም ሰረጦን ኮከብ ሰራግሊዮን አሳማ ሰርኖን ሲርኖን ሰጎን ሰርድዮን እንቁ ፈርጽ ሰርድዮን ደም የሚመስል እንቁ ሸርጣን የኮከብ ስም ሰቂኖን ኮክ ሰበን መጠምጠሚያ ሰብአ አይን ጉበኖች ሰንኮሪሶን መሐሪ አማላጅ ሰንዱን በፍታ ነጸላ ሰንድሮስን ሽቱ ሰኪሞን የሀገር ስም ሰኪኖን ሰቂኖን ኮክ ሰጠራቤሎን ዶቅማ ሰጠጳዮን የተባግር ጭረት ሰጠጳዮን የወይን ሀረግ ዶግ ሰጠጵዮን የተባግር ልብስ ሰጣጵዮን የተባግር ጭረት ሰጥራጲሎን ዋንዛ ሰጥራጵልዮን ሽነት ሰፕራክን እንቃቅላ ሲላን አብሽ ሲርኖን ሰጎን ሲባን ሰኔ አምስተኛ ወር በዕብራይስጥ ሲኖዲቆን የጉባኤ መልእክት ሳሮን የተራራ ስም ሳን ስም አምላክ ሳን የፊደል ስም ሴራኖን ሴሪኖን ሰጎን ስሂን ሽቱ ስምኦን የጸሎት ምላሽ ስነን ስነን ስን ስነን ስን ጥርስ ስን ደምግባት ውበት ስዝን ስንዴ ስፍን ስንት ግዛት ሶመን ሳማ ሳማ ሶሰን ኮሶ ሶሬዮን እንቁ ሪሃን ጫን ሪባን መምህር ረባን መምህር ሪረደን ግልገል በቅሎ ራሮን የአገር ስም ሪደን መንኮራኩር ራህባን ፍቅር ራምኖን ዶግ ሬፋን የኮከብ ስም ሬፋን ሰይጣን ርሱን የጋለ ርጢን ሽቱ ቅባት ሮማን ሩማን ቀለንቶን የወር መቁጠሪያ ቀርን ቀንድ መንግስት ቀርን መለኸት ነጋሪት ቀርጠሎን ቅርጫት ቀይጡን አውታን የጣዖት ቤት ቀይጡን ሳጥን ቀጠራቅጤን ሲላ ቃይናን የሰው ስም ቃይኖን ደጋ አገር ቅጠን ታናሽ ጣት ቅጥራቅጥሬን ድንቢጥ ቅጥራን መጣብቅ ሙጫ ቁርባን ቁርባን ቁርኒን ቋርኔን ቋዝማን ቁጥን ሀር ቁጥን የሀር ትል የሸረሪት ዝሃ ቆጶን ኩፍ ጫማ በለሳን በለሶን ዘይት ወይራ በለን ዝግባ በሊኖን ጥቁር ግምጃ በርፎሪኮን ቃል ክእው በታሮን የአባቶች ደብር በድን በድ ሬሳ በጌዳን መታጠቂያ ዝናር ቢሶን አረንጓዴ ቀይ ሀር ባህረ ኤሎን የጨው ባህር ባላን ወይራ ግራር ባሳን የአገር ስም የተራራ ስም ቤርሴክታን ሳጥን ኮረጃ ጫት ቤርሴክታን ጽራር የቀርቀሃ ቅርፊት ቤሬክታን የግመል ኮርቻ ቤርክታን ኮርቻ ብህኑን አውታታ ባካና ብሌን ጥቁር ግምጃ ብርሃን ብርሃን ብርስን ምስር ብርስዩን አደስ ብርያሚን ህጹፃን መጻሕፍት ብድዮን ድርጭት ተመን ዘንዶ ተምያን ግብዝ ወርቅ ተስናን ክርክር ሙግት ጸብ ተራፊን ጣዖት ተርሚን ደደሆ ተርሜን ክትክታ ተን ጢስ ታጥናን በደል ተወን በልግ ተያፍን ወይፈን ወይፈኖች ቲን ግድም ቴማን የሀገር ስም ምስራቅ ቴሜን ምስራቃዊ ሀገር ቴራጵን ቴራፍን ልብሰ ክህነት ጥብቆ ቴን ግዘፍ ቴገን ጉልቻ እግረ ፀሐይ ቴጉን ብረት ምጣድ ቴፈን ወይፈን ትዕሪን ቅርብ ትያጥሮን የጨዋታ ቤት ትጳዚዮን ቶጳዚዮን እንቁ ቶልስጦን ጸፍጸፍ፣ ቶታን ማዘቢያ፣ ቶጳዚዮን እንቁ ጥሩ አረንጓዴ የሚመስል፣ ኑሃሚን የሴት ስም፣ ኔሳን ሚያዚያ አንደኛ ወር በዕብራውያን፣ ኒቆጵሊዮን የሀገር ስም፣ ናይን የተመቸ የጣፈጠ፣ ናይን ይቅርባይም የሚሉ ናግራን ሀገረ ነጎድጓድ አሉ። ናጥራን ለበጥ፣ አምቦ የሀገር ስም፣ ኔዮን ሚያዚያ፣ ንጳዚዮን እንቁ፣ ንጽቢን ጥበብ የጥበብ መጽሐፍ፣ ኖን ስመ አምላክ፣ ኖን የፊደል ስም፣ አለሚዳን ቀርቾ፣ አላቲኖን ሰው የሆነ አምላክ፣ አለያጦን አሳ ለቃሚ አሞራ፣ አልጌን ባላ ግንድ፣ አማን እውነት፣ አሚቢን እቃ ጠባቂ፣ አሚን ማመን፣ አሜን አሜን እውነት ይሁን፣ አሞሬዮን የአገር ስም፣ አሞን የሰው የአገር ስም፣ አሳእን ጫማ፣ አስቀጢን ቅብአሜሮን፣ አስከሬን ታጥን ከረጢት፣ አስከሮን የወይን እሸት፣ አስካሎን የወይን ዘለላ፣ አስጠራጢን ጣዖት፣ አሶሪዮን ገበያ፣ አረቦን መያዣ ፈለማ፣ አረቦን መልካም ፍትግ፣ አርሞን የተራራ ስም፣ አርሶን ጸርብ፣ አርሶን ጭነት ሸክም፣ አርቆሚን ባላ፣ አርከርሴምቶን ህብረ ወርቅ ደንጊያ፣ አርጋኖን ምስጋና መዝሙር፣ አርጋኖን በገና አሮዲዮን ኦፌያሬድ፣ አሮዲዮን ጋጋኖ፣ አቃጣን አቃጦን አንበጣ፣ አቅላሜዳን ቁልቋል፣ አቢብን የመስቀል ወፍ፣ አባደን ሰይጣን፣ አውሊዲሳውያን መዘምራን፣ አብደን ሰይጣን፣ አተርጋዎን ቃል፣ አታሚን ጥቅምት በዕብራይስጥ ሰባተኛ ወር፣ አትሮን የመጽሐፍ ማንበቢያ፣ አኒን ወለጥ፣ አኔክዮን እንኩዮን እንቁ፣ አአትሪፎን ቃለ ትንቢት አኤናዎን ዘላለም ያለ አክሪግሊዮን አሳማ አክራጦን ደመ ክርስቶስ አክራጦን ዘቢብ አክትያራን አሳ አክርስምንቶን እንቁ አክዲን እንቁ አውናን የሰው ስም አውናን የጥንቆል ሀገር አውያን ወይኖች አይን አይን ምንጭ አይገን ጽዋ ዳካ ታላቅ ፍንጃል አይገን ቋዣ ቁዦ ቋጫ ቁዦ አጋዘን አጋዜን አጋዘን አግሪግሊዮን አሳማ አጎርጋን ወፍ አጠቀን አንበጣ አጣቃን ቁንጣራ አጥናን ኃያላን አሸናፎች አጥናን ድንቅ አጴሊዮን የሀገር ስም አጴሊዮጤን የምስራቅ ነፋስ አጵሊዮን አጥፊ አጵሎን ጣዖት አጶይደን ሰይጣን አፍኒን የመልአክ ስም አፊዮማክን አሸን ኢብን ሳቢሳ የመስቀል ወፍ ኢን መስፈሪያ ኢያሚን ማንካ ኢዮቤልዮን መልህት ኤላውጦን የወርቅ ሀገር ኤላጦን እባብ ዋጫ ሞራ ኤሌቄን የጨው ባህር ወንዝ ኤሌዌቄን ነጭ ሰው ስም ኤሌዮን ዘይት ወይራ ኤብላጦን እባብ ዋጫ ሞራ ኤውላጦን ሽመላ ኤዮን ጣዖት እልመክኑን ስውር የማይታወቅ እልባልተሪቦን አቡነ ዘበሰማያት እልአንበሪሲን የማይጠፋ እሙን የታመነ እቀን ተቀጽላ እቋን እርጎ ወገሜት እብን ደንጊያ እንድቅትዮን ብርሃን የተፈጠረበት እዝን ጆሮ እይያን የተመረጸ ያመረ እጣን እጣን ኦሪዮን የኮከብ ስም ኦሪዮን የሰው ስም ኦሮዲዮን እርኩም ኦኒክዮን እንቁ ከላውዲዮን የሀገር ስም ከላውዲዮን ጠንቋዮች ከልቄዶን በእሳት የጋለ የነጠረ ናስ የመሰለ እንቁ ከሙን ተልባ ከሚን ፌጦ ከሜን ሽቱ ከሙን ከራዲዮን ነጭ ወፍ የማይበር ከርሴሞቶን እንቁ ከርካዴን እንቁ ከነአን የሰው ሀገር ስም ከኑን ህዳር የሶሪያ ወር ኪራላይሶን እግዚኦ መሐረነ ኪን ጥበብ ብልሃት ኪዳን የአንድነት መሐራ ካህን አገልጋይ ካኑን ታህሳስ ወቦል ለይቤሉ ጥር ኬሌሜዮን እስስት ኬልቄዶን እንቁ አረብ ጀንዲ ኬልቄዶን የአገር ስም ኬሜሌዮን እንቃቅላ ኬብሮን ኬጤዮን የአገር ስም ክርስቲያን ክርስቲያን ክርስቲያን ቅቡአን ክታን ልብሰ መንግስት ክታን የተልባ እግር በፍታ ወይን ወይን ዘመን ዘመን እድሜ ዘርቤን ሽቱ ዘርቦን ረጃሌ ጫማ ዘባን ጫንቃ ትከሻ ዘይቶን የዘይት እንጨት ዘይጦን ወይራ ዛህን ጸጥታ ዛብሎን አንድነት ያገር ስም ዝያቆን ዲያቆን የማን የሚን ቀኝ ይሙን እጅግ ብዙ ይምን ቀኝ ቀኝ ይለሪን የሰው ስም አንድ ጻድቅ ይትራን የሰው ስም እጽ ደመንሚን ዕቃ ቤት ደመንሚን ጭልምልምታ ጨለማ ደስቀን መስወብ ደስከን ድፋሳ ደረያሚን ህጹጻን መጻሕፍት ደብራን ኮከብ ደይን ፍርድ ኩነኔ ደጋን ጎባጣ ጠማማ ደፍን ጥድ ዱሪቆን ሰባተኛ ሰማይ ዲሎሳን ቀሚስ ኩፋር ዲብዲቆን ዲብዲያቆን የሙታን ስም መጽሐፍ ዲያቆን ያቆን አገልጋይ ዲፍራን ዴፍራን ቀረጥ ዳን ፈራጅ የአገር ስም ዲያቆን ዲያቆን አገልጋይ ተላኪ ዲፍራን ዴፍራን ቀረጥ ዳን ፈራጅ የአገር ስም ዳጌን ብረት ምጣድ ዳጎን ጣዖት ዴፍራን ቀረጥ ድማክን ግልገል አንሳ ድማክን የአንበሳ ግልገል ዴርቴቆን ሰባተኛ ሰማይ ድርያሚን ህጹፃን መጻሕፍት ገልሚን መቀስ ገሪዛን ቤተ ልዑል ገርዜን ግምጃ ሻሽ ጌዛን ቤተ ባዕል ጉሃን ምስጢር የተሰወረ ግልጽ ጉህን ጎራና ድምፅ ጉርን እርሻ አውድማ ጋኔን ውዱቅ የተገፈፈ ግመን እድፍ ርኩሰት ግዕዛን አርነት መውጣት ግዕዛን መለቀቅ ነፃነት ግውሳን ጥሩር ግዮን አባይ ወንዙ ግዮን የአገር ስም ጠሊሳን መጎናጸፊያ መሐረሚያ ጠቢባን ብልሃተኞች ጠንቋዮች ጠብዳን ነጭ ሐር ዳባ ጠንትዮን ጥንተ ፀሐይ ጤገን ብረት ምጣድ ቆሎ ጥህን ዶቄት ጥብስ እሸት ጴሄን ጵዮን ሰኔ አስረኛ ወር በግብፅ ጳሪዮን ጵሬዮን ሮማን ጲክሶን ጲጦን የዛፍ ስም ጳዜዮን ጳዚዮን እንቁ ጵሪዮኒን ስደት መበተን ጶርፎሪዮን ፍላጹት የባህር አሞራ ጸቆን ጨፈቃ ጸቆን አጥር ጸንጉን ጭቃ ጸወን አምባ መጠጊያ ጸፈን የውሃ አቁማዳ ጽቁንቁን ፍልፈል ጽቁንቁን ሙጭልጭላ ጽብን ማንጠልጠያ ዘንግ ማንጠልጠያ ጸገግ ጽብን የዕቃ ጆሮ ቀለበት ጽንጉግ ጽንጉን ጭቃ ጉድፍ ትቢያ ጽዮን የዳዊት አምባ ፊልሞን የሰው ስም ፊልሞን ስጉር ቦታ ፊሎን በርኖስ ጀባ ፊኒቆን የከነአን አገር ፋራን የአገር ስም ፌሎን ሳጥን ፌቤን የሴት ስም ፍልጣን መፋታት መለያየት ፍሩካምን ፍርካምን ደስተኞች ፍርቃን ማዳን ምስጋና መድኃኒት ፍርቃን ፈንታ ብድራት መስጠት ፍቱን የተፈተነ ክልስ ፍጽን መንሾ እንቅጥቅጥ ሳብእ ዘርና ነባር ማጽኖ ማጽኖ ደጀ ሰላም ማእኖ ደጀ ሰላም ምእኖ ረግረግ ሰገኖ ሰባኖ ሰጎን ቀቀኖ እርኩም ቀቀኖ ነገረ ሰሪ ቆላስኖ ግምጃ በሊኖ ጥቁር ግምጃ ደስከና ደስከኖ ጎሽ ደርከኖ ቢጫ ሐር ግምጃ ጳውቄኖ ጳውቂኖ ጽድ ፊኖ ያገር ስም